ጤና ይስጥልኝ
ከባህር ዳር አዲስ አበባ እንስሳ ለመጫን ነበር እሺ ለመቼ ነው
ለዛሬ።
check ላድርግልዎ እሺ አየሁ።
እሺ ሄሎ
ወይ በጣም ይቅርታ ዛሬ ከባህር ዳር አዲስ አበባ ነው አይደል የጠየቁኝ አለም ቦታ አስራ ሁለት ሰዓት ተኩል እና አንድ ሰዓት ላይ ስንት ነው ዋጋው አንድ በግ ለመጫን?
እ አራት ሺህ ስልሳ አራት ብር ነው የአንድ ሰዓቱ
የአንድ በግ
አዎ ሜ- መምጫ ብቻ ማለት ነው
እሺ አባቴ እደውልልሃለሁ። እሺ።
ሌላ ምረዳዎት አለ ከዚህ ውጭ ከ- ከ- ከብሩ በላይ ከበጉ በላይ ሆነብኝ ትራንስፖርቱ።
ምን አሉ
እሺ አባቴ እሺ፣ አመሰግናለሁ።